ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው።
ቤት ነበር። እንዴት ነህ?
ዛሬ አሁን አራተኛ አራተኛ አልፎ ነው። ምንድን ነው ቤት ላይ ሳንቲም ችግር አለ ምናምን ብላችሁ ነበር። ሁለት ሺህ ብር ልኬ እስካሁን አልገባም።
ኦኬ፣ ቼክ እናድርግልህ እንደገና።
እሺ አድርግልኝ። ያሳው በዚህ ቁጥር ነው የምትጫወተው? ቤስት ቤት እን ፓኬት ነበር ካልኩሌተር ካልኩሌተር ስለምትቆይ አስተፋሪ ነው እየተጫወተ ነበረው እሺ፣ ሌላ ቁጥር ነው ንገረኝ።
እ እ ንገረኝ እሱን።
እዛ ዜሮ ሰባት ዜሮ ሰባት
ዜሮ አራት ዜሮ አራት
ዜሮ አንድ ዜሮ አንድ
ዘጠና አምስት ዘጠና አምስት
እን ሰባ ሰባ እሺ አዎ ቼክ ወደ እያደረግን ቴሌ ነው።
ብር ነበር እየላኩት ነበር።
አሀ፣ እሺ፣ እዛ ነው ሌላዎቹ ተመለሰላቸው። ይሄን አልተመለሰላቸውም። ደግሞ ደውል ካላችሁ ደግሞ አልደወላችሁልኝ።
በቃ check እያደረግን ነው። እሺ፣ አንዴ ጠብቀኝ።
እ ልጠብቃችሁ ነው ወይ?
አዎ፣ እዚህ መስመር ላይ ጠብቀን አንዴ እሺ እሺ
ሄሎ አቤት።
ስልክ የነገርከን ትክክል ነው እ፣ አዎ ኤቨር ሳፋሪኮም ስብሰባ ያው በ- ኤቨር ካልገባ ላይ ስብሰባው ትክክል ነው ትክክል ነው መሰለኝ ትክክል ነው አይደለም?
አዎ አዎ፣ አንዴ ጥቅም አዎ።
ሁለት ሺህ ብር አይደል አዎ ሁለት ሺህ ብር
ከዚህ በፊት ሌላ እንትን ብለህ ነበር ሪፖርት ያደረግከው ነበር ሌላ
ያው ሁለ- በ- ከዚህ ብር አዎ ሪፖርት ያው ብዙ ያደረግከው ጊዜ ነበር ብዙ ምን አብቶ ነበር። አሁን ኦኬ እነሱ ገብተዋል
ኩዮር ምን ኩቶ ገለን ወሬ ኩዮ ምን ኩቶ ገለን አ ወሬ ምን ዞሪ አ አው ገብቶልኛል ይላል ኦኬ እሺ በቃ እያየን ነው
እም።
ሄሎ ሄሎ አቤት በቃ ድጋሚ እንትን ብለነዋል እሺ ሪፖርት ወደ እንደገና trouble እንደገና ሪፖርት አድርገናል
ወደኛ ወደ ቤስት ቤት ነው የገባው ወደ
ወደዛ ወደ ቴሌብር እንዲገባ ማለት ነው አ ወደ ቴሌብር ነው የላካችሁት?
እንዲገባ ሪፖርት አድርገናል እሺ ቴሌብር ላይ ነው
አይ አሁን አይደለም ሪፖርት አድርገናል እሺ እ፣ እስከ መቼ ነው የሚገባው እዛ?
እስኪ ነገ ምናምን check አድርገው ነገ ነገ ምንድን ነው ሁሉ ግን ነገ ነገ
አይ የ አን- አንድ ነው አይደል October አንድ ነው አይደል
አ፣ አራት ቀን ሆኖት ነው ስለ አራት አይ October አንድ ነው ያየን እንትን ብለናል ሪፖርት አድርገናል ድጋሚ
እም፣ በቃ እስ- እስኪ መልሱ እሱ ደግሞ መጠበቅ ነው እሺ እሺ ወንድሜ